ሄሎ ጤና ይስጥልን ጅብጅብ
ናሽ ሰላም ነው?
ሰላም አለን እ፣ እንትኑ deliver የሚያደርገው ልጅ እ፣ ደውሎልኝ ነበረ ቅድም እና እሺ
ስንት ሰዓት እንደሚመጣ ለመጠየቅ ስል ስልኩ አይሰራም። So እኔ ደግሞ ቀኑ ሙሉ መጠበቅ የለብኝም የሚመጣበትን ሰዓት ቢያንስ አውቄ accordingly check ለ- ለማስተካከል ነበረ። ፕሮግራም።
የት ነበር የእርሶ location ወሰን ግሮሰሪ ሰሎሜ።
ግሮሰሪ ሀያ መጨረሻው ስልክን የተደወለሉት እ፣ ስንት መሰለሽ የተደወለልኝ? እም፣ አስራ ዘጠኝ መጨረሻ
ከአስራ ዘጠኝ መጨረሻው ነው እም፣ እሺ ተለዋጭ ስልክ ልንገሩት ይዞት የወጣውን driver ዜሮ ዘጠኝ ዜሮ ስምንት
እሺ ቆይ አንዴ ዜሮ ዘጠኝ ዜሮ ስምንት አስራ ሁለት አስራ ሁለት ሰላሳ ሰባት ሰላሳ ሰባት ሀያ
ሀያ አዎ ካሊድ ይባላል ይደውሉለት እሺ እሺ እሺ እና መልካም ቀን እና ደግሞ ኮድ አላካችሁልኝም ኮድ የምን ነበር ያልተላከው የሁለቱም ትናንትና ነው ያዘዝኩት ሽንኩርትና ቲማቲም የሁለቱም አልገባም አልገባም እሺ ስለዚህ platform ኡ ላይ my order የሚል አለ አይደለ እ እሱን click ሲያደርግ to pay አለ ከ to pay ቀጥሎ receive አለ receive ላይ አለ
እሺ check ኮዱን አረጋለሁ እሱ ሲመጣ ያሳዩት
እሺ check እሺ አረጋለሁ መልካም አዎ።